መሰረት ነው የሚላዘዝ ሌላ ሀሴት ነሽ?
መሰረት አ- ሀሴትን አዋርቻት ነበረ።
እሺ ምንድን ነበር?
አይ ኦርደር ሳሯን ተረኘት ዘ- ዝም አለች።
እኮ ስም ማን ነው?
ማምላኩ
በአምላኩ አስወጭልኝ ብለሃት ነበር?
አረ አይደለም እሰራዋለሁ እንዳይወጣ ስለ ጉልበት አምላክ በይው ዲስፓቸሩ
ፓርተሩ ስም ማን ነው?
በአምላኩ አረ እሰራዋለሁ እንዳይወጣ ነው። ልንገርሽ ኦርደር ነበር ላንቺ።
ኮሪደር ነበር ንገረኝ። ወይ እሺ አይ ሀሴትን ነግራታለሁ ብዬ እኮ አ- አስራ አምስት ስልሳ አራት እንዳይወጣ ነው።
እሺ እነግርልሃለሁ። በአምላክ ነው ያልከኛ?
አ እና ልነሳ ሄላ
ትሰራዋለህ? በአምላክ አዎ እርግጠኛ ነህ?
እርግጠኛ ነኝ እንዴ hundred percent አይ-
ሄላ በአምላክ የሞተር ወይ- ከሆነ አንተ አስቀረውም። እሺ እየተባልክ ነው።
አረ እንዴ ለምኝልኝ ኧረ በአባት በው አይ በመለኩ አይሆንም። እነሱን ያስቀጣቸው እኔ ሞተር ከሆነ
ቅድም እኮ ሰርቻለሁ የሞተረኛ
በአምላክ የሞተር ከሆነ ይወጣል ተብሏል። የሞተር ካልሆነ ይደውልልሃል።
ከፈለጋችሁ እሺ እንደ እሺ